Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ ድንች order አድርጎ አልመጣሎትም ነበር።
አዎ አ- እንትን ነው እንጂ መ- እ፣ ስልኬ ጠዋት ዝግ ነበር አይደል? እንደዛ ነገር
አዎ፣ በእርግጥ driver ኦችም አልወጡም ነበር። ትንሽ የራሱ እጥረት ስላጋጠመን ነገ እንላክ፣ ነገ መረከብ ይችላሉ።
አዎ ነገ ነው የምፈልገው። አዎ ነገ እሺ፣ ዛሬ የት የለውም እዛ ነው ቢሮ።
location ኑ?
ጀሞ ጀሞ
አዎ ጀሞ አንድ ጀሞ አንድ። እሺ፣ ነገ ኢትዮ እንልክሎታለን።
ቴሌኮም።
እሺ።
እሺ ነገ መልካም እስከ ዘጠኝ ሰዓት ይላካል አይደል?
አዎ፣ እስከ ዘጠኝ ነው ይመጣሉ።
የምሰራው። እሺ እሺ እሺ፣ መልካም ምሽት።
Thank you.
እሺ።